hello ጤና ይስጥልን BestBet hello ጤና ይስጥልን BestBet ሰላም ነው ሰላም ነው።
አለ አለ ምን ከቴሌ ያደርጋል?
ብር ከቴሌ ብር ወደ BestBet ብር ልከን አል- እስካሁን አልገባልንም። እ? ትላንት ነበር የላክነው እሺ BestBet ስልክ ቁጥር ነገር
ዜሮ ዘጠኝ እሺ አርባ ስምንት
ዜሮ ዘጠኝ አርባ ስምንት ሰማንያ ሰባት ሰማንያ ሰባት ሰላሳ ስምንት ሰላሳ ስምንት አርባ እ፣
ትናንትና አዎ ትላንት ነበር ማታ።
ስንት ብር ነው?
እ፣ ሀያ ብር ነው
በቻፓ ነበር እ?
በቻፓ ነው የሞከርከው አዎ በቻፓ ነው።
ሻውን ገብቶልሃል። እሺ check አድርገው።
እሺ